redeemed? Oh.
ሄሎ ታችሽ እንዴት ነህ?
ወይ ዲቦኔ ነሽ?
አለሁ ደህና ነህ? ስማማ እ ባለፈው እቺ በካሸር ኮድ ትኬት የሚቆርጡበት እ እ እሱ እንትን በምን ብሮዘር ነበረ እንትን ያልከው?
በምንም ያው ኖርማል ዲዝ በምንድን ነው በክሮም በክሮም ሆኖ በእንትን site ሲሆን ይመጣል። በምንድን ነው ዴስክቶፕ ዴስክቶፕ ሳይት ላይ ያደረኩትና እ እምቢ አለኝ፣ አይመጣም ማለት ላይ ማርያም ምናምን በጥግ ይመጣል፣ ግን እቺ በማስገቢያዋ ስልኬ ላይ አልመጣልኝ አለች።
ስልክሽ ላይ zoom ኡን ቀንሰሽዋል?
አዎ zoom out እስከ መጨረሻው አደረኩትኝ።
ያውራች እም፣
ልላክልሽ ቴሌግራምሽ ላይ እስኪ እሺ ሞክረውና አንተ ስልክ ላይ ላከኝ።
እልክልሽ።
እሺ